Hello ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ድሬዳዋ እንትን ለመያዝ ነበረ የነገውን Stand up comedy። እሺ ቦታ መያዝ ትችላለህ? ትኬቱን ነገ ያገኛሉ እዛው በቦታው።
እዛው ነው የምናገኘው።
አዎ አሁን ተመዝግበው ቦታ የያዙ አሁን ተመዝግበው ቦታ የያዙ ትኬቱን ነገ እዛው በቦታው ያገኛሉ።
እሺ እሺ ልበል
እ?
ማን ልበል ስሞትን?
ቅድስት ቅድስት
እሺ ቅድስትማ ቅድስት የምባለው ሁለት ሰው ነው የምፈልገው።
እሺ አንድ ሰው ስም ልመዝግብና ለሁለት ሰው ቦታ እለዋለሁ። ቅድስት ማን አለኝ? አባቶት ስም መባ
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰማንያ አራት እሺ ዘጠና አራት ዘጠና አራት ሰማንያ አራት
እሺ እ መግቢያ መደበኛ ሶስት መቶ ብር VIP አምስት መቶ ብር ለተማሪዎች ሁለት መቶ ብር።
እሺ የትኛው ይሆንልዎት? መደበኛ ነው VIP?
እ ምንድን ነው ለውጡ? VIP እና መደበኛ
VIP ከሆነ ከፊት ወንበር ከፊት ለፊት ወንበር ነው የምትቀመጡት። መደበኛ ከሆነ መሀል ላይ ሊሆን ይችላል፣ ከኋላ ሊሆን ይችላል።
በቃ VIP ነው አድርግልኝ።
እሺ ለሁለት ሰው ነው።
አዎ
እሺ ክፍያውን transfer ማድረግ ይችላሉ። እዛው መጥተው በ cash መክፈልም ይችላሉ።
በቃ እሺ እሺ በ account ልላክሎት ወይስ በ cash ነው የሚከፍሉት?
እ ላኪልኝ እሺ account
እሺ ከዛ ሲገቡ screenshot አድርገው አሳይተው ትኬት ይሰጠዎታል ማለት ነው።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ መልካም